ሄሎ ጤና ይስጥልኝ ሆፕ ኢንተርቴንመንት ትውልዱ ነኝ እባክዎ ምን ልርዳዎ
አዲስ የወጣ ዘፈን ለማዳመጥ ፈልጌ ነው።
አዲስ የወጣ
አዲስ የወጡትን ነው።
አዎ ሁልጊዜው እዛ ላይ የጫኑ ዘፈኖች ናቸው ያሉት ግን ምንድን ነው አዲስ የወጣ ዘፈን ያልከን
የኦሮምኛ
እ፣ የሚለውን ላስጨምርልህ የወራ ቦሌ ነው የለም
ቦሌ
አዎ
እሺ እናስጭናለን አስተያየት ስለሰጡን እናመሰግናለን ደንበኛችን
እሺ እሺ